hello hello አሎ ማዬ እሺ ወይ እናት እ አሁን አነጋገርኩት ሂሳቡ እንዲነግሩኝና ቶሎ በሉ ሰዷቸው ስላሉ እሺ እየሰራን ነው። አንዴ ኦክሲጅኑን መልሼ ልጠይቅሽ ነው እና ሀያ ሊትር ነው ያሉት ሀያ ሊትር ላይ ናቸው ያሉት።
አዎ፣ አዎ።
ኦ፣ እሺ አንዴ ሂሳቡን እየሰራው ነው መልሼ እደውላለሁ።
ወይ ቆዩብን እመቤቴ።
እሺ አሳውቂ ስንት ነው? እ? አዎ፣ አዎ። ሊዮናርዶ ነው እንደ ፔሽንታችን ታካሚያችን ሄሎ ሄሎ